ਕੋਈ ਨਹੀਂ ਸਿਰੇ ਦੇ ਵਿੱਚ ਕਰੂਗਾ Hello?
Hello?
Minute. Yeah?
ሰላም ጤና ይሰላል።
Uh, Minute.
ምን ነበር አባት ዊዝድሮ ነው?
Uh, ጠብቅ አላልሽኝም ታዲያ?
ዊዝድሮ ሄሎ እ?
ሄሎ ሄሎ ዊዝድሮ አይሰማም?
ነው አይደል? ይሰማል ይሰማል።
ልትወርቅ መለካት ብዬ ነው።
ኔትወርክ አይሰራም አይሰማው እኮ ቤስት ቤት ነው አልሰራም ያለህ። ጥያቄህ ምን ነበር? ይቅርታ
አልሰራም ካለ ቼካፕ እንደማደርግ አረጋች አርጋለሁ ብዬ ነው አልደወልኩም።
ምን ምንድን ምን እናርግልህ?
እንደምታረጉት እንደምልክ አዋ ምልክ ስንት ብር ነው? ስንት ብር
ልትወርክ ስንት ብር ነው አባቴ? ሄሎ
ሄሎ ስንት ብር ነው አባቴ?
ማ ገንዘብ አለም ልትወርክ እሺ ነው ኔትወርክ እምበልህ ልትወርክ እምቢ አለኝ አልክ
እኮ ሪሎድ እያደረክ ሞክረዋ።
ሞከርኩት እ ምን አለ?
አይገባም አለ
ምን ብለህ ነው የምትገባው? ቤት ቤት ዶት ቤት ነው አይደለ?
ስልክ ይከፈታል አይደለም እ ምንም ስልክ